ኧረ እየደወልኩ ነው ተ- ተናገሪና ጨርሺ ጤና ይስጥልን እንደምንያት hello
ጤና ይስጥልን ከቢጂአይ ኢትዮጵያ ነው የምንደውለው አቤት ከቢጂአይ ኢትዮጵያ ጥሪ ማዕከል ነው የምንደውለው አዲሱ ቢዚ ID ደርሶታል
እ እ
አዲሱ ቢዚ ID ደርሶታል
አይ አልደረሰኝም እሺ ልንገሮት ያዙ
ስልክ ነው አይ የመለያ ቁጥር የቢጂአይ ደንበኝነት የመለያ ቁጥር
ቆይ አንዴ ም- እንትን መ- መላክ አይችሉም እ፣ ደንበኛችን እንደዚህ ነው ልንነግሮት የምንችለው ነው አ
እሺ እኔ ልንገሩኝ ሀምሳ
ሀምሳ አስራ ሰባት
አስራ ሰባት ሀያ አምስት እ ሀያ አምስት
ሀያ አምስት ሰላሳ አንድ
ሰላሳ አንድ አዎ ይሄ የቢጂአይ ኢትዮጵያ የደንበኝነት መለያ ቁጥር ነው እሺ እናመሰግናለን እሺ thank you